ሄሎ
ሄሎ ሳጤን ይስጥልን።
እግዚአብሔር ይመስገን።
አርሴማ ኖት?
አዎ ነኝ።
ከቺፕቺፕ ነበር የምንደውልዎት።
አቤት
ይቅርታ complain ካሉት ለማወቅ ነበር። ቺፕቺፕ ላይ እንዴት ነው application ኑ ያለው customer service? እሱ ጋር complain ካሉት maybe እንድናስተካክል ቢያሳውቁን።
አይ በጣም አሪፍ ነው።
ሁሉም ነገር አሪፍ ነው። quality ያቸው ጥሩ ነው። ቆንጆ quality ነው የሚደርሱት product ኦቹ።
አዎ አሪፍ ነው።
በሰዓቱም ነው የሚመጣሎት።
አዎ
OK። ቺፕቺፕ application ላይ ይሄ product ቢኖር ብለው የሚያስቡ product አለ?
አይ የለም። ያው አንዳንዴ product ኦች I think ያጥሯቸዋል መሰለኝ አይደል?
ምን አሉኝ?
አንዳንዴ product ኦች የምፈል- የምንፈልጋቸው product ኦች አንዳንዴ አቅርቦት ያንሳል እ, እንጂ ኦኬ አሉ።
አቅርቦት ነው።
ማለት አሁን ባለፈው ሞኮሮኒ ፈልጌ ነበር ሞኮሮኒ የለም ዳቀናለ እንጂ አሪፍ ነው።
ኦኬ እ፣ ያጋጠመዎት ነገር የለም? ያልተሳከለ ነገር ካለ አይ የለም።
ኦኬ በሰጡን በጣም ብዙ በስልክ እቃ እናመሰግናለን። ያለውን ነገር እያስተካከልን ነው፣ መጠቀም ይችላሉ።
እናመሰግናለን በጣም መልካም ቀን።
እም።